አስራ ዘጠኝ ቤት
ጤና
እኔ እንጃ ሰላም
ወይ ሀያ ዘጠኝ ዜሮ ሁለት ስንት ሀያ ዘጠኝ ዜሮ ሁለት ሀያ ዘጠኝ ዜሮ ሁለት ምን ነበረ?
ተቃራኒ ወደሮች ነበር።
እሺ ተቃ ሀያ ዘጠኝ ነው አይደለ? ሀያ ዘጠኝ ዜሮ ሁለት አዎ
እሺ ሌላ ተቃራኒ ያስኩንም ንገረኝ።
ሀያ ስምንት ስልሳ ዘጠኝ
ሀያ ስምንት ስልሳ ዘጠኝ አትዝጋው እሺ
እሺ አለው ተዳምዬ መስመር ላይ እሺ እሺ እሺ
አንዴ እሺ
ሲስክስ
በድሬ የትን የ- የእኛ ዶሮ ነው አይደል እየሰራልህ አዎ
በድሮ ወይ ወይ ሀያ ዘጠኝ ዜሮ ሁለት ወጥቶልሃል እሺ እና በዛ ያኛው ኪሚክ ታርግልኛለሽ?
እሺ እሺ ቼክ አድርግልሃለሁ እሺ እሺ እሺ አባ